hello hello፣ አቤት።
ሰላም ነው።
አለ
ከሳፊ ባጃጅ ነበር የምደውልልህ።
እ ባጃጅ እ
አዎ እ፣ ከቲክቶክ ላይ ላይ ስልክ ቁጥር አስቀምጠህልህ ነበርና፣ ካታ
አዎ ከአሳባ ነው።
እሺ፣ አዎ ቅድም live ላይ አይቼው ነበረ፣ ግን እንትኑ አይሰራም። መጀመሪያ ስልኩን ሲደውል አዎ እና እኔ መልሼ ደውዬ ኔትወርክ ምናምን ለሚጨናነቅ ለዛ ነው።
እ የቻርጁ ነው አይደል?
አዎ በይካል ብቻ የሚሰሩት አዎ፣ በቻርጅ
እሺ፣ ዋጋው ስንት ነው?
እ፣ ሶስት ሰው የሚጭነው ነው ወይስ ስንት ሰው የሚጭነው ነው?
እ ባለ ሶስት ነው። ሶስት ነው እ፣ ማለት መቶ ሀምሳ ሺህ ብር እ መቶ ስድስት መቶ ሀምሳ ሺህ ብር ስድስት መቶ ሀምሳ ሺህ ብር
እሺ፣ ያኛው ስ
እ የትኛው ባለ ስድስት እሱ ዘጠኝ መቶ ስልሳ ሺህ ብር
ዘጠኝ ስልሳ አዎ
እሺ፣ በቃ በዚህ ነው የሚያገኝ በስልክ አዎ አዎ እሺ፣ በቃ እደውላለሁ። በዚህ እሺ እሺ እሺ